Hello ጤና ይስጥልኝ።
ሰላም
ሰላም ጤና ይስጥልኝ። Donkey
ድሬዳዋው ትኬት ለመግዛት ነበር ቅዳሜ።
አሁን ተመዝግበው ቦታ የያዙ ትኬቱን እዛው በር ላይ ያገኛሉ። የቀኑ ቀን እም?
ትኬቱን የቀኑ ቀን እዛው በር ላይ ያገኛሉ። አሁን ተመዝግበው ቦታ መያዝ
ቦታ
አዎ፣ ስሞትም አልባት
አቡበከር
እሺ፣ አወቀ ማን?
አቡበከር አቡበከር አቡበከር okay።
እሱ እሺ፣ አቡበከር ማን?
ሸምሰዲን
እሺ፣ ሸምሰዲን እሺ። ስልክ ቁጥር ይንገሩን። ዜሮ ዘጠኝ ሰባ ስምንት ዘጠና ዘጠኝ እንዲሁ ሰባ ስምንት ዘጠና ዘጠኝ ሀያ ስድስት ስልሳ ስድስት ሀያ ስድስት ስልሳ ስድስት እሺ መግቢያው መ- መደበኛ ሶስት መቶ ብር VIP አምስት መቶ ብር ነው። የትኛውን ነው የሚታደሙት?
መደበኛ
እሺ ለስንት ሰው ነው ቦታ የሚይዙት?
አንድ
እሺ እ ስለዚህ ትኬቱን የቀኑ ቀን በር ላይ ያገኛሉ። የሚጀምረው አስራ አንድ ሰዓት ነው። ከዛ ቀደም ብለው መጥተው ትኬቱን ይውሰዱ።
እሺ እሺ እናመሰግናለን። መልካም ቀን።
እሺ